hello ጤና ይስጥልኝ። hello ጤና ይስጥልኝ። ተድላ አምቡላንስ የአምቡላንስ አገልግሎት hello hello ጤና ይስጥልኝ። ተድላ አምቡላንስ የአምቡላንስ አገልግሎት ጤና ይስጥልኝ። ተድላ አምቡላንስ የአምቡላንስ አገልግሎት hello ጤና ይስጥልኝ። ተድላ አምቡላንስ የአምቡላንስ አገልግሎት ጤና ይስጥልኝ። ተድላ አምቡላንስ የአምቡላንስ አገልግሎት
ሄላ hello
ሄላ ተድላ አምቡላንስ የአምቡላንስ አገልግሎት ላይ ነው የደወሉት።
ውይ ይቅርታ ተሳስቼ ነው እኔ።
እሺ
sorry